ወይ አቤት Hello ጻድቁ ወይ ወይ ይሄ አሁን አንድ ሚሊዮን ብር ምናምን የሚለው አሪፍ ነው፣ ግን አራቱም መሆን አለባቸው። ይሄ ለምሳሌ weekly shop ምናምን shop banner እና ፖስተር የምትለው አሁን ሌላ ኩል ካለ አይደለ እ በእነሱም አድርገው። እሺ
እሺ አንድ ሁለት ምናምን ዝም ብዬ ልጨምርባቸው።
አዎ ለሁሉም shop ግን ሰማያዊ ምናምን አታርጉት፣ ቀይ ነው መሆን ያለበት። ይሄ brand ኡን እንዳይለቅ Okay የኛ አሁን ቤስት ቤት በቀይ ስለሆነ የሚታወቀው በቀይ ነው መሆን ምን ማለት ያለበት። እነዚህ sticker ኡን banner ኡን እና ፖስተሩ ምናምን እነሱን ጨምራቸው።
Okay እሺ ጻድቁ።
ም- የትኛዎቹን ልኬልሃለሁ አሁን Okay በ folder folder አድርጌ ስትከፍተው ያመጣልሃል። የቅድሙን ካላመጣልክ እስኪ አሁን check አድርገው አሁን የላኩልን።
እሺ እሺ እሺ